ሄሎ
ሰላም ነው?
ሄሎ አለኝ ይመስገን ሰላም አለን አለን። ከቴሌ ነው የደወልኩልህ።
እሺ ቢአይሲቲ cloud ኡ አልቆልሃል አይደለ?
አ አስገብቼ ነበር VPN አትፈልግም። በቃ በኢንተርኔት ነው access ማድረግ የፈለግከው።
እ ምን አልከኝ በኢንተርኔት ተሰረክ ያለው VPN አትፈልግም አይደለ? VPN connection
አይ VPN ኑን አንተ እዛው ላይ ነው የምጭንልህ ምናምን ነገር ብለኸኝ ነበር ኢንተርኔት ነው እሱ። አይ VPN ማለት ሌላ ነው። ለ SMS ምናምን የፈለጉት ከሆነ ምንድን ምንድን ነው የምትሰራበት አንተ አይ።
በክላውዱ?
ሄሎ
ሰላም አቤት በ cloud ኡ ምንድን ነው ምን ለመስራት ነው እንትን ያላችሁ የገዛችሁ?
ሾርት ኮድ
ማንጋነ ፓርትነር ማንጋነ አንተ በሾርት ኮድ በ እ አካ- account manager ማን ነው ቴሌ ላይ
hello፣ አጭር ቁጥር አጭር ቁጥር ጀምራል process ጀምራል ከኛ ጋር የአጭር ቁጥር process ከኢትዮ ቴሌኮም ጋር
ድምፅህ ይቆራረጥብኛል ወይ መልሼ ልደውልልህ እኔ ደውልልኝ እሺ እሺ።
እሺ